hello ጤና ይስጥልኝ። አቤኔዘር ታወቀ።
አ እሺ ከዊፕላስ ሶሉሽን ነው የምደውለው።
አዎ እ እኛ application ላይ ተመዝግበው ነበር እና አ በአሽከርካሪ ነው ወይስ እንደ ተጠቃሚ ነው የተመዘገቡት?
እንደ ተጠቃሚ እሺ እ እንደ ተጠቃሚ ለመመዝገብ እ አሁን የተመዘገቡት pro- provider በሚለው ነው።
እ ግን እ መጠቀም አሁን ማውረድ ያለቦት ዊፕላስ ሶሉሽን user የሚለውን ነው።
okay okay እሱን አውርደው በመጠቀም እ የተለያዩ አገልግሎቶችን መጠቀም ይችላሉ። አሁን ላይም እ ያለውን እ challenge ኦችን እ መሳተፍ ይችላሉ።
okay okay እሺ እሺ በመመዝገብ የወደፊት ምቾቱ መቀላቀል ይችላሉ።
እሺ አመሰግናለሁ።
እሺ አመሰግናለሁ።